ሄሎ ሽበሽኝ አቤት ወይ ስልክ አላነሳላት ስልክ ነው። የኛውን አወጡላ
ያውታል በቃ እኔም መልሼዋለሁ። እስኪ የኛውን ይዘህላት ና ኧረ አልመጣም። ዘረስ እናት ሄሎ ዋይ እስኪ መካቶ በቃ አለቃ ያሉኛል
ማን ቴዲ እንዳትዳሉኛል በቃ እዚህ ይሄን ሁሉ ሰዓት ሹብኝ አውደር ነው እኮ
እዛ በቃ አልመጣም። በቃ አረሽ ብርሽ እግዚአብሔርን አልመጣም። በቃ ስራው ተፈለጋችሁ አልኩ ከዛ በኋላ እኮ ያዘው ተብሏል። አናግረነዋል።
እኮ እስኪ ልካት ይኸው እስኪ እዛ እንዳትሄዱ የእናንተ ችግር እኮ ነው። ወደ አትደውሉልኝም እንዴ?
መጣው ምን ችግር አለው? ደውለን አናግረለን። ችግር የለውም። በቃ መልሰው ይመለስ ካልክ እንዴት ሄሎ ኧረ አሁን እንድመልሰው አልከኝ አይደል እንዴ?
እኮ እስኪ ነኝ እስኪ ነኝ አንተ እኮ እኔ ልመልሰው ነው።
እንድትሰራ ብዬ እኮ ነው።
አይ በቃ እስኪ order ይዘው ልመልሰው ቆይታ በጣም አድርገው ብትሰራው አይሻልህም?
አይ እንዴ ለስንት ለመቶ ምናምን ብር
አይ እሺ ችግር የለውም። በቃ መልሰውና ሌላ driver እናስገባለን እኛ ይዞልን ይመጣል። ችግር እሺ ከእስኪ እንትን በሉሽ የለውም። እሺ እስኪ መልሰው እስኪ መልሰውና ልሻል በለኔ እሺ